withdraw አድርጌ ነበረ አልገባም።
መቼ ነበረ?
አሁን ትንሽ ቆየት ብላ እዚህ ቤት ስልክ ቁጥር የደወልክበት ነው?
አይደለም ዜሮ ዘጠኝ ሰላሳ ስድስት እሺ ዜሮ አምስት ስልሳ ሁለት ስልሳ ሶስት
ስንት ብር ነው?
አስር
እሺ ጠብቀኝ አንዴ።
እሺ። የት አለ እኔ ስመጣ ይዤ ስሄድ ይዤ እሄዳለሁ። አይ፣ የ- አገኘሽ እንዴ? ቆይ እነግርሽ።
hello ወይ ቴሌብር ቁጥር 0936056263 ነው አይደል?
አዎ፣
እሺ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ቀን።
thank you